ብዙ እየላካል። ጤና ይስጥልን ቤስት ቤት ረዴት ነው የምንረዳው።
ውዞ ወቅተን ነበር ነው ነገርና ሰውን በተለይ ነው።
እሺ አሁን የደወልክበት ነው የቤስት ቤት ቁጥር
ሰላሳ ሶስት ቤት
ዜሮ ዘጠኝ ሰላሳ ሶስት ዜሮ ሁለት ሰባ አንድ አስራ ሰባት እሺ መቼ ነው ዊዝዶ ያደረግከው?
ጠዋት እሺ ስንት ብር ነው?
አምስት ሺህ ብርና ሶስት ሺህ ብር ስምንት ሺህ ብር ነው።
hello
ኦ ስምንት ሺህ ብር አሁን የን- አሁን የነገርከኝ ስልክ ቁጥር ነው ዜሮ ዘጠኝ ሰላሳ ሶስት የሚለው አዎ
አዎ hello ስምንት ሺህ ብር ነው hello ወደ
ስንት ብር deposit ነው ያደረግከው ዊዝዶ ነው ያደረግከው ውዞ ውዞ
እሺ እ አምስት ሺህ ብር እና ስንት ነው ያልከኝ ሶስት ሺህ ብር ሶስት ሺህ ብር ገብቶልሃል እኮ ቴሌብር account ክ ላይ already ገብቶልሃል check አድርገው
ፊልድ ብሏል እ፣ ፊልድ ብሏል ብሏል እ failed ብሏል ጠዋት failed ብሎ ነበረ አልገባም። ሌሎቹ ገብቷል። ሶስት ሺህ ብር ደግሞ አልገባችም።
failed ያለው አም- ሶስት ሺህ ብር ገብቶልሃል እዚህ ጋር የሚያሳየኝ ሶስት ሺህ ብር ገብቶልሃል አምስት ሺህም የሞከርከው ገብቷል አንድ አምስት ሺህ ነበር እሱም ከቤት ቤት account አልወጣም ነበር ድጋሚ ያወጣው
ሶስት ሺህ ብር ውስጥ ሶስት ሺህ ብር ገብቶልሃል እዚህ ጋር የሚያሳየኝ እንደገባለን
ገብቷል።
አዎ check አድርገው